Hello
ይሰማዎታል ደንበኛችን?
አዎ ይሰማኛል። አዎ ይቅርታ የ system ችግር ነው።
እሺ።
አረፋ ይበዛዋል ነው ያሉኝ አይደል?
አዎ አዎ
መስመር ላይ ያሉ አዎ አለሁ።
አረፋ ይበዛዋል ነው ያሉኝ አይደል?
አዎ አረፋ ነው የሚያደርግባቸው።
ይቀዘቅዛል ግን ይቀዘቅ አዎ ያቀዘቅዛል።
እሺ ደንበኛችን ጥያቄዎትን መዝግቤ ለጥገና ክፍል አስተላልፋለው ሌላ ምረዳዎት ነገር አለ?
አ- አይ ይህ ነው።
ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።